ሄሎ ጤና ይስጥልን Best Bet
ብር withdraw አድርገ ነበር ከ game withdraw ነው መቼ ነበረ?
አሁን
እሺ በደወልክበት ቁጥር ነው አይደለም እ በደወልክበት ቁጥር አይደለም ዜሮ ዜሮ ዘጠኝ እሺ ስድስት መቶ
ዜሮ ዜሮ ዘጠኝ እሺ ዘጠኝ
ስድስት መቶ እሺ ሰባት መቶ
እሺ ዜሮ ስምንት
ስንት ብር ነበረ?
ሶስት ሶስት መቶ ሁለት እና ስድስት ስድስት መቶ አንድ ጊዜ ወደ ባንክ ነበር።
ወደ ንግድ ባንክ ነው።
ያው ወደ ኦሮሚያ ያለ
ትናንት ነው ዛሬ?
ዛሬ
ሁለት መቶ ስድስት መቶ ነው ያልከኝ?
አይደለም ሶ- ሶስት ሶስት መቶ ሁለቴ እና እሺ ስድስት መቶ አንድ ጊዜ ስድስት መቶ አንዴ።
አዎ አይ ካሜራው በጣም እያነሳ ነው።
ስድስት መቶ processing ላይ ነው ያለው።
እ
ሶስት መቶ ደግሞ failed አድርጎ ወደ Best Bet ተመልሷል። እሺ check አድርገው። እሺ እሺ፣ ወደ account እንዲገባ አድርጊው።
እ እ ወደ account እንዲገባ አድርጊው።
ወደ ኦሮሚያ ባንክ ነው ያልከው አይደለ?
አዎ እሺ ያው processing ኡን ሲጨርስ ይገባል። እሺ እሺ።
እሺ፣ ስለደወልክ እናመሰግናለን። መልካም ምሽት።